የበቀለች መንግስት ቤት በቃ ሱራፌል ነኝ ከፈንጅ voucher እያወጣልኝ አይደለም። እንትን voucher እና ትኬት voucher እና ትኬት እየሰራልኝ አይደለም። system ኡ ምንድን ነው የሚለው?
ምንም አይለኝም። በቃ stuck ነው የሚቆመው። ምንም አይታዘዘኝም።
የት የት ነው ካዛንች ካዛንችስ?
voucher ም እንደዛው ኮምፒውተሩን አጥፍተህ ሞክረዋል?
አዎ አጠፋሁት እና እንደ አዲስ ጀመረ restart አድርገሃል?
አረኩት። አዎ እኮ stuck maybe እንደዚህ ከሆነ እንጂ system ላይ ምን ይሰራል ብለህ ነው እ ምን አልሽኝ?
system ኡ ላይ ሳይሆን እዛው ምናልባት ቫይረስ ምናምን ከሆነ አረ ይሄ ቫይረስ አይደለም እንደ አሁን እኮ ነው የጀመረው። ጠዋት እየሰራሁበት ነበር።
እኮ stuck ነው አይደለ? አልቆርጥ ማለት ነው።
አዎ ቁጥሩን ጭራሽ ሲጀመር voucher የሰራውን ኳስ እንትን አያሳየኝም።
እስቲ ቆይ እሺ፣ አንድ አንዴ ቁጥር ጠብቀኝ፣ አሳየኝ።
መስመር ላይ እሺ፣ አንዴ ያው እየሞከርኩት ነው ድጋሚ አንዴ እሺ፣ ጠብቀኝ።
ይህ ያንተ ወጥቷል ወጥቷል፣ ያሳያል።
ሌላ ወይ እስቲ check እናደርግላለን። እሺ አንዴ አይ አገኘሽ? እሺ ወይስ voucher ልላክልሽ?
voucher ኮዱን ትልክልናለህ?
voucher ኮዱን ያወጣ ይኸውልሽ፣ የብድሮም አለ ከፈለግሽ የኳስ የሚቆረጥም አለ።
okay እሺ፣ ሁለቱ ነው ቴሌግራም እምቢ ላይ ያለኝ።
እሺ፣ ላካው ስካይፒ ላይ ስልክ ላይ ልላክልሽ?
ወይ? አዎ እሺ ቁጥር ንገረኝ። POP ሰባ ሁለት
ሄላ
ዋዬ ባዬ ልላክልሽ ቃሌ እሺ እሺ POP hello ልኬሻለሁ።
አዎ ዋየሁት። ስለዚህ ከዚህ ላይ ኮድ ልክ አይደለ? ምን ላይ አዎ፣ እንደገባ እና ትኬት- እንዳልገባ ትኬት- check ላድርግልህ?
ነው ወይ ነው ትኬት ያወጣል አያወጣም የሚለውን check አድርጊ። ትኬት ነው እኮ። አሁን ትኬትም ነው የ voucher ሌላ ነው።
እሺ እሺ